ቢላ ሄሎ ዮሐንስ አቤት።
ዮሐንስ እ፣ ኮባ ያለውን ኦርደር ከተውሃል እንዴ?
ኧረ
አልሰጠሁም። እሺ እዛ ኮንክ ማግኘት ትችላለህ።
እ?
እሺ እዛ ኮንክ ታገናኛለህ።
ወይኔ አይሰማም እቴ።
እዛ ኮንክ ታገናኘኛለህ ወይ?
እሺ ታዋሪኛለሽ ቢሮ ደቂቃ ሄሎ
ሄሎ፣ ጤና ይስጥ- ሄሎ ሄሎ፣ ወይ ወይ፣ ወይ።
ከአኳ- አኳባ ነው አኳባ ነው አ ከቢዩ ነው የምደውልልህ። በመቶ ሁለት ሀምሳ አንድ ሀምሳ ሁለት ያለው ኦርደር ምን ያህል ደቂቃ ይጨርሳል? ከዚህ በኋላ ተሰርቶ ለመውጣት እ ሄሎ፣
ሄሎ ሄሎ
አቤት ወንድሜ በቃ ይኸው አምስት ደቂቃ
እ
አስር ደቂቃ
ማን ልበል ሄሎ
ማን ልበል?
የ- የት አካባቢ ነው የሚያደርሰው ማለት ነው?
አይ አባቴ እያናገርኩ ከ BeU ነው የደወልኩት።
እሺ BeU ነው እሺ ከዚህ በኋላ ምን ያህል ደቂቃ እንደሚጨርስ ብቻ ነው ማወቅ የፈለግኩት እኔ።
አምስት ደቂቃ
ከዚህ በኋላ አ ምግቡ እኮ ወጥቷል ወሬ ችፕስ ብቻ ነው የቀረው። እሱም እየተጠቀለለ ይኸው ሰተነዋል
እ?
ይኸው ሰተነዋል
እሺ ልጁን አገናኘኝ አንዴ።
ሄሎ ሄሎ ዮሐንስ ሰጥተውሃል?
አዎ ይኸው ሰጥተውሃል ወይ?
እየተጠቀለለ ነው። አዎ በቃ ከሰጡሽ